Hello ጤና ይስጥልኝ። ሄሎ
አቤት፣ አይሰማም?
ይሰማል ይሰማል። ጤና ይስጥልኝ። Flintstone Homes ነው የደወሉት።
Hello?
አይሰማም። ድምፅዎ ትንሽ ይርቃል። ትንሽ እስኪ ድምፅዎትን።
ኔትወርኩ ነው።
እሺ አሁን ይሰማል። አሁን ይሰማል። ይቀጥሉ።
ሰማንያ አንድ ሰማንያ ስምንት የምን ጥሪ ነው?
አዎ ልክ ነው። Flintstone Homes ነው የደወሉት።
ስድስት ነው።
አ የቤት ገዢ ምናምን ነው አ የቤትና አክሲዮን ሽያጭ ነው።
ማለት ነው። ለመግዛት ከፈለኩ ይሄ ነው ቦታ ምናምን ትነግሩኛላችሁ። ከዛ መግዛት ነው።
እ፣ የተዘጋጁ የተሰሩ አፓርትመንቶችን እ፣ የሚሸጥ ነው እና እርስዎ ፍላጎት ካለዎት እ፣ ወደ እ፣ ያው አፓርትመንቶችን እ፣ በመሰራት ላይ ያሉ አፓርትመንቶችን ስለሆነ በረጅም ጊዜ አከፋፈል እ፣ እየከፈሉ መግዛት ይችላሉ።
አዲስ አበባ ነው።
አዲስ አበባ አዎ።
ከዛ ውጪ ነው ሐዋሳ ምናምን አለ። ለእኔ- ለሚቀርበኝ ሐዋሳ ነው።
OK እ፣ ሐዋሳ ለጊዜው የለንም ያሉን አዲስ አበባ ናቸው።
አዲስ አበባ ብቻ አ እ፣ ግን እርስዎ አሁን እ፣ ወደ አዲስ አበባ ወደ አዲስ አበባ የመምጣት ሀሳብ አለዎት?
አይደለም። እኔ ሐዋሳ ምናምን ሐዋሳና እና አዳማ ምናምን
OK እሺ። እ፣ ግን አሁን አክሲዮንም እየሸጥን ነው። አክሲዮን ምናልባት የመግዛት ሀሳብ አለዎት? አክሲዮን
አክሲዮንማ አዎ አዎ አ፣ አክሲዮኖች አሉን እ፣